ሄሎ ሰላም ጤና ይስጥልኝ።
ሰላም እንዴት ነህ?
ሄሎ ወይ አይሰማም ሰላም ማለት ወይ ልብስ
ሰላም
ምን አልሽኝ? ውድ ነህ ይቆራረጣል ድምፅሽ።
ሙን ግርማ በሚል የፌስቡክ አካውንት ፌስቡክ እ።
ላይ ለሰመር ካምፕ ፕሮግራም ተመዝግበው ነበረ።
አዎ እ፣ መጠየቅ ፈልጌ ነበር። አዎ
ጥያቄ ያሉት አዎ እንትን art ለማለት ነው።
art ና music የአንድ ሰዓት ነው።
ሁለት እ? እ?
art music እና ቴኳንዶ አለ። art music እና ቴኳንዶ አለ። ቦሌ ላይ የት አካባቢ ነው ትርሱ?
እኛ ወደ ገ- ወደ ገርጂ
hello ገርጂ
ወደ ገርጂ ቦሌ ነው የሚቀርቡት አይደል?
አዎ
ቦሌ ቦሌ ላይ ስለዚህ- music እና art አለ ከሰዓት እ፣ morning ደግሞ የ STEM ፎኬት ኮርሶች አሉ። STEM Africa የሚሰጣቸው ኮርሶች morning ነው ያለ።
ኦ፣ ስለዚህ ሁሉም አንድ ላይ ነው የሚሰጠው ወይስ ለየብቻ ነው ሁለት ማለት ነው?
ፕሮግራሞችን
ሙሉ ቀን በሙሉ ቀን ነው አንድ ሰው ነው።
በሙሉ ቀን ከሆነ in the morning የ STEM Africa ን ኮርሶች እንሰጣለን። programming course እና ሮቦቲክስን እሱን ይሰጣል። ሁለት ኮርስ ነው በአንድ ከ July እስከ six ባለ two courses ነው እንዲጨርሱ የምናደርገው የ two certificate ባለ ከዛ in the afternoon እንደ ሁሌ ከፈለጉ ደግሞ in the afternoon music እና እሱን like ይችላሉ። ስለዚህ okay half day ነው እንደ የሚባል ፕሮግራም ነው ያለን።
አፍቻለሁ። ስለዚህ full day መሆን አለበት ሁለቱንም ለማግኘት ማለት ነው።
አዎ እሺ፣ እኔ እርሱ ሁሌያችን ለምን ጠዋት ሶስት ሰዓት ነው class ጀምረው okay እስከ አስር ሰዓት ነው የሚቀየው ሁላችን
ስለዚህ ምዝገባችን ላይ እ፣ እንድትመዘገቡ ነው።
እሺ፣ አመሰግናለሁ።
እሺ እኛም እናመሰግናለን። ለበረ መረጃ ደውል። ለመመዝገብም ኦንላይን መመዝገብ ስለሚችሉ ይደውል። እሺ እሺ፣ እሺ፣ እሺ፣ እኔ ወይዘሮ ቆንጆ።
መልካም ቀን እሺ፣ እሺ። አቤት፣ እግዚአብሔር ይመስገን።